hello hello ሰላም ሰላም check አደረኩልሽ ማሽኑ አልቋል በፕሮግራም ነው የሚመጣው ከእናንተ በፊት የገባ የአድራሻ ለውጦች አሉ እና በ order ነው የምናመጣው እዚህ የት አካባቢ ነበር ኤድና ሞል ጋ ሞርኒንግ
እሺ እኮ በቃ በፕሮግራም ነው እንትን እናመጣልሻለን ሰኞ እናሳውቅሻለን ብለዋል ሰኞ አዎ ሰኞ ደውለን ወይ እናሳውቅሻለን መች እንደምንመጣ ብለውሻል እሺ እሺ አመሰግናለሁ እሺ እናቴ ቻው እሺ